ያስበት ግን hello hello ሰላም ጤና ይስጥልኝ።
ጤና ይስጥልኝ። እንትን ከሰባት ዓመት በታች የሆነ እ፣ ድንቅ ልጆች መ- መዝገብ ይቻላል?
ይቻላል አይቻልም። በታሪክ
ከስንት ዓመት የሚቻለው?
አምስት ዓመት እና ከአምስት ዓመት በታች ያሉ ህጻናት
እንትን እ፣ የ YouTube ስልጠና ላይ እ፣ እ፣ ከአስራ አምስት ዓመት ምናምን ይቻላል?
እድሜ ገደብ አለ እንዴ? ስንተ- ስንተኛ የለውም? እድሜ ገደብ የለውም?
ስንተኛ ክፍል ሆንሽ?
እኔ ዘጠኝ ነኝ።
መማር ስለደብረ ካሰብ ይቻላል
እ፣ ክፍያ አለዋ?
አለው
ስንት ነው በወር?
አሁን የረዥም ጊዜ ከኋላ ድምፅ አለ
እ?
ከኋላ ድምፅ አለ
እ፣ እን- እንትን እ፣ ክረምት ላይ መግባት ይቻላል? ሄሎ